ጤና ይስጥልኝ አሪፍ ቤት አምሬት ነኝ። እባክዎ ምን ልርዳው?
እ
ጤና ይስጥልኝ።
አብራ ስጥልኝ። ደህና ናቸው?
እግዚአብሔር ይመስገን።
የኦሮሚያ ክልል ነው።
አዲስ አበባ ክልል ነው ደንበኛ።
እ
ምን ነበር እ- የፈለጉት?
እኔ የኦሮሚያ ክልል ነው የፈለግኩት
ኦሮሚያ ክልል ምን?
information ለመስጠት።
ይሄ አሪፍ ፔ ይባላል። ደንበኛችን ምን አይነት information መስጠት ፈልገው ነው?
እሺ፣ እሺ።
ተሳስተው ነው?
አዎ ተሳስተው ነው።
እሺ ደንበኛችን፣ መልካም ቀን።
እሺ